hello hello
hello ሰላም ነኝ።
ሰላም እንዴት ነሽ?
አለሁ። እንዴት ነህ?
እግዚአብሔር ይመስገን። የሆነ order ማለት ነው።
እሺ የሰው ጅቡት ሰፈር ነው የሚሄደው። በእናትሽ በጣም ከባድ ሰፈር እ እ እ የሚሰራበት ሰፈር ነው የሚሄደው። ካ- ከቻልሽ አንቺ
እስኪ ንገረኝ ነበሩ ሰላሳ ሶስት አለ
ሰላሳ ሶስት አርባ ነው አርባ አንድ የት ሰፈር ነው? የት ነው የ customer ኡ ቦታ?
ጋዜቦ ኮንዶሚኒየም ጋዜቦ ጀርባ ኮንዶሚኒየም ወይም ጨርቆስ ደግሞ ኮንዶሚኒየም ጨርቆስ ኮንዶሚኒየም ሳሚ፣ ጨርቆስ ኮንዶሚኒየም እንሄዳለን እንዴ? እ? ጠይቅልኝ። አሁን ይኬዳል ዛሬ ዛሬ አልኩኝ አንቴክ ነው አይደለም? ቆይ አንዴ ወይ customer ወይ እንዲቀበልል እኔ እንደው ያው እኔ ወደ ውስጥ አልገባም። ወደ ወደ አስፋልት ላይ ወጥቶ የሚቀበለኝ ምናምን ከሆነ አዎ እንደዛ ማለት ነው። customer ወጥቶ እንዲቀበልክ ላስ- ላስጠይቅልክ። እሺ አባ
እኮ እኮ እናንተ ደውላችሁ አድርጉ አዎ እናንተ እናንተ አናግሩት እና ደውለን በዛም ደግሞ ሰላም እ ቢን አድርጊው እሺ። እሺ፣ እንዳ- እንዳለ ደግሞ ይወስድሻል። ሰላም ሶስት አርባ አራት ቢን አድርግልኝ ያለ ነው ኪ- ብሩክ አለመኝ ቅጥል ስም ኪልሽ ትላለች።